ሄሎ ጤና ይስጥልን ቤት ቤት አዎ ጤና ይስጥልኝ።
ሰላም ሰላም ነው።
እግዚአብሔር ይመስገን።
አዎ ይሄ ይሄ ስልክ እ እሺ አ ወደ ሲቢ ብር ት- ትለክቼ አምስት መቶ ብር ወደ ቤስት ቲቪ እሺ አልገባውም zero balance አለ።
አምስት መቶ ብር አዎ በሲቢ ነው አደለ?
ሲቢ ብር ወደ አዎ ቤስት ቲቪ ላስገባው ፈልጌ ነበር። አዎ እሺ ላክልኝ እስቲ የሲቢውን text እና አ
የሲቢውን text ከቤት ቤት ቁጥር ከሲቢ ቁጥር ጋር አብራ አርገ ላ- ላኩት ላኩት የ message ነው የምትለኝ አዎ message ኡን ሁለቱም ተላኩ እኮ ቴሌግራም ላይ እኔ ተላ ልከሃል አይደል? ብዙ ሰው እየላከ ስለሆነ ነው።
አዎ ስለዚህ በቃ እናሳውቅ አሳውቀናል። ትንሽ ጠብቀን ብዙ request ስለበዛ ነው። እሺ ሁሉም ሰው እንደዚህ ስላጋጠመው ነው። ይገባላል። እሺ ከላክልን ትንሽ ጠብቅ ችግር የለም ላኩት ግን ግን አሁን የለም እንልክላችኋለን። እሺ እሺ እሺ እሺ አመሰግናለሁ መልካም ምሽት። እሺ እሺ